ጤና ስለምትዩ hello፣
አቤት።
ሰላም እንዴት ዋሉ? አሜን፣ እግዚአብሔር ይመስገን።
ለመመዝገብ ነበረ ወጌሻ ነው stand up comedy?
ወጌሻ ነው፣ ወጌሻ በቴ- ግን በቴሌግራም በኦንላይን ነበር።
በቴሌግራም account ኣችን ላይ link ላኩልን ብለው በ link መመዝገብ ይችላሉ።
ኦንላይን
በቴሌግራም account ኣችን online መመዝገብ ይችላሉ።
እሺ። የቴሌግራም account ኡን ሙሉውን ትነግሪኛለሽ?
እዚህ ስልክ ቁጥር ማለት በ okay 0975
እሺ።
51 ሰባ አምስት ቤቱ እሺ፣ እሺ፣ 63 60
እሺ፣
link ይላኩልን ማለት ይችላሉ። ካልሆነም ደግሞ በማስታወቂያ በሰራንበት በዩቲዩባችን በፌስቡክም ኮሜዲያን እሸቱም አንድ ነጥብ ሶስት ሚሊዮን follower ያለበትን እዛ ገብተው መመዝገብ ይችላሉ።
እሺ።
ስለደውል እናመሰግናለን። መልካም ቀን።